બોલો રાધે
ጀንቤስ ቤት ረዴት ነው የምንረዳው።
በቮውቸር ሁለት መቶ ብር ሺ ሁለት መቶ
እሺ ቮውቸር ላይ ድሮ አድርጌ የለም እዛ ላይ እዛ ውስጥ በዚህ ስልክ
እ
በዚህ ስልክ
በቮቸር ነው ዊዝዶ ያደረግከው?
አዎ አዎ አንድ በቮቸር ሺ ዊዝ ሁለት መቶ በቮቸር ዊዝዶ ካደረግ ከአካባቢ ላይ ከቤት ቤት ሱቅ ነው መቀበል የምትችለው።
አይ እዛ ውስጥ በቃ መመለስ ነው ፈለኩት እዛው ጌሙ እሺ፣ ለመቁረጥ እንዴት እንደሚመለስ ልንገርህ።
አዎ ንገረኝ እሺ ቮቸር ኮዱ አለች
እስካኑ ነው አለሁት እስካኑ ያኛ እስካኑ እኮ ከላይ ቮ- ኮድ የምት ኮድ አለች።
ኮድ የለችም ይሄ
ማለት
ማለት ቮቸር ኮድ የምለው እዛ ነገ- እዛ ላይ የለም ስለሆነ ነው ከእስካን ያቺ ኪዋር ኮድ ሰጥታ የለ
አዎ እዛ ላይ ከእሷ የለኝ ከ- ከላይ ጋር አለች ኮድ።
ይሄ ፎቶም አለኝ ምን ነው የምለው ቮ- ቮቸር ብቻ ነው የምለው amount አንድ ሺህ ሁለት መቶ Ethiopian ብር ቀን ምናምን በቃ ሌላ የለም voucher ነው የምለው
እሺ account history ውስጥ ገባና voucher history የሚል አለ።
አዎ እዛ ውስጥ ማይቼ failed ነው የምለው ምንድን ነው የሚለው?
failed failed እሺ አሁን የደወልክበት ነው የቤት ቤት ቁጥር አዎ
መቼ ነው?
አስራ አምስት
ዛሬ?
አዎ አ- ዛሬ አዎ ሰባት ሰዓት ላይ እሺ።
ማታ
ይሄ እኮ ከቤት ቤት አካውንትህም ሲጨመር አልወጣም። ፌልድ አይደለም ይልክ
አዎ ከቤት ቤት አካውንትህም እኮ ከመጀመሪያው ወጪ አልሆነም።
ወጪ አልሆንም አዎ
እዛ ቤት ላይ ግን በሳ ብሎ አንድ ሺህ ሁለት መቶ እ ወድጄ ነው አንድ ሺህ ሁለት መቶ
አንድ ሺህ ሁለት መቶ
አዎ አ- አንድ ሺህ ሰባት መቶ አ- አንድ ሺህ አ፣ አንድ መቶ ሰባ አምስት ብር ነው በላሁት አ- ምናምን ሀያ አምስት ብር deposit አድርጌ እሺ አንድ ሺህ ሁለት መቶ ሆነ
እስቲ እሺ ድጋሚ check ላድርግልህ አንዴ ጠብቀኝ። hello
ይሰማል ምን አልሽ እ በ voucher አይደለማ ዊዝዶ ያደረግከው አንተ አ፣ በ SantimPay ነው ዊዝዶ ያደረግከው። ወደ ቴሌብር የት ላይ?
account ክ ነው ዊዝዶ ያደረግከው።
ገባ ቴሌብር ላይ አልገባልህም። process ላይ ነው። ለ SantimPay ያሳውቃቸዋለኝ። ትንሽ ቆይቶ ይገባልሃል። እስከ ነገ ጠዋት ይገባልሃል።
ከነገ ጠዋት አዎ
እሺ በቃ እሺ አመሰግናለሁ እሺ። እኔም አመሰግናለሁ።